ጤና ይስጥልን። ቤስት ቤት ረዴት ነው የሚለዳው
ቤስት ላይ ብር ነበር። ከዛ ወደ ቴሌብር ስናስተላለፍ ቴሌብር ላይም አልገባም፣ ቤስት ላይም የለም ብሩ።
ስንት ብር ነው?
አስር ሺህ ብር እሺ ኮ- ከአስር ሺህ ብር በላይ ከሆነ confirm መደረግ ስላለበት ነው። እሺ ከአስር ሺህ ብር በላይ ከሆነ confirm መደረግ ስላለበት ነው። አሁን የደወልክበት ነው የቤስት ቤት ቁጥር?
አይደለም፣ ሌላኛ ቁጥር ነው።
እሺ ንገረኝ። ዜሮ ዘጠኝ አስር አስር ሰባ አራት ሰባ አራት ዜሮ ሰባት ዜሮ ሰባት አርባ ስድስት አርባ ስድስት እሺ አስራ ሁለት ሺህ ብር እሺ
ጠብቅ።
አዎ ጠብቀኝ መስመር ላይ
እ? እ? አሁንም በለኹና ወሊድ በላ ብላይ አሽስተን ትሪያል በላ ማይ ቤት ቤቲንግ ስልክ የመንዳ ኦንላይን መንዳ ቴሌብራሽ የማን መውሳ በላይ
ሄሎ ሄሎ እ አስር ሺህ ብሩን confirm አድርጌልሃለሁ ገብቶላል። ግን ሁለት ሺህ ብሩን ዊዝዶ ያደረግከው በ voucher ነው።
አስር ሺህ ነው ገብቶልኛል። እሺ አዎ ሁለት ሺህ ብር ግን በ voucher ነው ዊዝዶ ያደረግከው።
አታበል እሺ። ወደ ቴሌብር ገባልኝ ወይስ ወደ ወደ ቴሌ ብር አይገባልህም።
አ፣ ከቤ- እ አካባቢ ላይ የቤስት ቤት ሱቅ ካለ ከዛ መቀበል ትችላለህ።
እነሱ እኮ እምቢ አሉ እኮ cash መሰለኝ። ወደ ቴሌብር ነው ማለት ነው።
አይ እ ሁ- ሁለት ሺህ ብር አይሰጡም።
ሁለት ሺህ ብር እምቢ አሉ።
አዎ
አሁን እና አስር ሺህ ብሩን እንዴት ነው የምናወጣው? ማውጣት አስር ሺህ ብሩማ ቴሌ ብር ላይ ገብቶልሃል።
አ፣ እሺ፣ አስራ ሁለት ሺህ አይደል አንተ ያረከው?
አዎ፣ ሁለት ሺህ ብሩን ያደረግከው ግን በ voucher ነው።
በ voucher አ አዎ
እና የት እናወጣዋለን? እሱ
የቤስት ቤት ሱቅ ላይ እኮ ይሰጡሃል። ሁለት ሺህ ብር ስለሆነ ችግር የለውም። አስራ አስራ አስ- ከዛ በላይ ሲሆን ነው እምቢ የሚሉክ።
አመሰግናለሁ። እሺ።
እሺ እኔም አመሰግናለሁ። መልካም